ሄሎ
ጤና ይስጥልን ደንበኛችን ከቢጃ ኢትዮጵያ ነው አብረን- የምንደውልሎት።
አቤት
ከቢጃ ኢትዮጵያ ነው የምንደውልሎት።
እሺ፣ ማርካን እሺ።
ግሮሰሪ ነው።
አዎ አዎ
እሺ ደንበኛችን ሰሞኑን በ- ከቢጃይ አዲስ የመለያ ቁጥር በ text ልከን ነበር፣ ደርሶታል?
እ፣ አይ ቆይ እስኪ አልደረሰኝም ስልኩ ሌላ ላይ ገብቶ ሊሆን ይችላል
እሺ አሁን እኔ ልንገሮትና የያዙልኝ
እሺ ሀምሳ አንድ ቆይ እሺ ክብርቶ ሊያዝ አምሳ አንድ
አስራ አራት
አስራ አራት ሰባ አንድ አስራ ስድስት ሰባ አንድ አስራ ስድስት እሺ ይሄ አዲስ መለያ ቁጥሮት ነው።
እሺ እሺ እሺ እናመሰግናለን። መልካም ምሽት።
እሺ አሜን እሺ